ጤና ይስጥልን ቤተሰቤት።
ጤና ይስጥልን።
አዎ፣ ጤና ይስጥልን ሰላም ነው።
አለን።
እ፣ እንትን ሰራልኝ ነበረ የኬሮን እ፣ ቁጥር
የምን ቁጥር?
ኬሮን ኬሮን ኬሮን ኬኖ የለው ኬሮን ነው ኬን ነው
ኬሮን ካይሮን።
ኬሮን ኬኖ ካይሮት ነው
ካይሮ ነው የምትሉት? እሺ ኮረንቴሽ ወይ እናንተ የለ ቤትማን፣ ካይሮን።
ቤትማን።
አዎ ካይሮን ኬኖ አዎ፣ እምቢ ቤት ብሎ ነው።
ነበረ።
እሺ
እኔ ዲስክ ሌላላችሁ አዎ ላክ ችግር የለውም። ማን ነው ስምህ? ኬት ነው እ፣ እኔ ግሩም ዳን ከወላይታ በቃ ላክ ችግር የለውም። እንደዚህ ሆኖብኝ ነው ብለህ ኬኒ ዲስክ ላይ ላክ።
በጣም ብዙ ጊዜ ማርክ ይቻለው እና እና ልመልስ ልመልስ ምን አልከኝ?
አልቻለም።
እ?
ብዙ ጊዜ ሞክሬያለሁ እና እምቢ ብሎኛል ማለት አልተመለስልኝም።
አዎ ቴሌግራም ላይ
እሺ እሺ አሁን አሳውቃለሁ።
ቴሌግራም ላይ ላክ። አዎ እሺ እሺ እሺ እሺ